ሄሎ ሰላም ጤና ነች?
ጤና ይስጥልኝ እማቤት።
ዛሬ ስጥልት ነው።
ሀና እባላለሁ። አንድ ጥያቄ ነበረኝ።
እሺ ምን ነበር?
በ- በዚች በእንትናችሁ በሳይታችሁ ናዝ ነበረ ከዚህ ከሲፒዮ ማለት ነው እሺ እና እ, ምን መሰለሽ የፈለግሽውን ያህል ለሽንኩርት አሁን ግሩፕ ትፈልጊያለሽ አይደለ?
እሺ ግሩፕ ፈልገሽ ስት ስትይ ግን እኔ ሌላ ነገሮች ስፈልግ ግዴታ group group ኦች መፈለግ አለብኝ ነው አዎ እንደዛ ማለት እንደ እንደ እንትን የለም። አሁን እኔ ያ- ማስበው ምንልሽ ለሽንኩርት ፓኬጅ ላይ ከገባው በኋላ እኔ ሌሎች የምፈልጋቸውን አትክልቶች ጠቅላላ ማዘዝ የሚልበት option አለው ወይ?
individual አለ ግን ዋጋ ስለሚጨምር እና
የምን ደግሞ ማ- ዋጋው ይጨምራል ከ group እና individual individual አዎ ይጨምራል ግን group ላይ እኮ group ላይ ነኝ እንኳን የኔ staff ኦች ሽንኩርት ሲያዙ የእነሱ group ላይ ሽንኩርት አዛለሁኝ። ግን በዛ ስር ሌሎች ነገሮች የምፈልጋቸውን ነገሮች መታዘዝ አይችልም።
አይችልም አዎ ለየብቻው ነው ሽንኩርት ሲፈልጉ ሽንኩርት ብቻ ነው ለየብቻ ግን ለየብቻ እሱ ነገር ቢኖረው እ፣ ማለት አሁን ለሽንኩርት ብላችሁ ከ group ጋር ይዛችሁ ስትመጡ ሌሎቹም የታዘዙት ነገሮች ቢመ- ቢካ- ቢመጡ አሪፍ ነው ብዬ ነው የማስበው።
አዎ እሱም ሌላውን ለ group ለመመስረት እየተቸገሩ ነው ሌላው አዎ ምክንያቱም አሁን ለሽንኩርት group ፈለግኩኝ፣ ለድንች ለብቻ ነው፣ ለቲማቲም ለብቻ፣ ለሎሚ ለብቻ። እሱን ሁላ አ- አ- እኔ ሽንኩርት አብሬያቸው ያዘ- ያዘዝኳቸው ሰዎች ሎሚ ላይ ፈለጉ ይችላሉ እና እኔ ደግሞ እየፈለግኩኝ ግን group ባለመኖሩ ብቻ እተወዋለሁ ማለት ነው።
ይሄን ሲያሳውቅ ገብቶሻል? እ፣ እንደዛ ይመስለኛል የማስበው። ምክንያቱም እኔ አንድ ገበያ ስሄድ ብዙ ነገሮች ነው ገዝቼ የምመጣው። ግን ለእኔ ብላችሁ ሳይሆን የምትመጡት ለ group ኡ ስትመጡ ሌሎች ያዘዝኳቸው ነገሮችም አብራችሁ ብታመጡልኝ ለእናንተም ለእኔም advantage ነው ብዬ ነው አስበው።
ያሳውቅልዎታል ይሄንንም እሺ ይሄንን በቃሽ እንደ ግብአት ያዙልኝ። እሺ አመሰግናለሁ። እሺ።
አመሰግናለን እሺ መልካም ቀን